ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከበስቲ ቤት ምንድን ነው
እንትን እየተጫወትኩኝ ነበረ JetX ማለት ነው እሺ እና እሱን እንትን አድርጌ ነበርና እስካሁን እንትን አልደረሰኝም።
ምን አሸንፈው ነው ና
እኮ ብሩ አልገባለትም ነው አዎ የእንትኑ ይሄ latest bonus አለ አይደለ? የ promotion ኑ
Okay ይሄ spin የሚያደርጉትን ነው ና
እኮ እሱ ደረጃው ስንተኛ ላይ ነው
አንድ ሺ ነው እንትን ያደረገ ነበር ወደ ወደ ምናምን አንድ ሺ ምን ነው።
አለ?
አንድ ሺ ነበረ ደረጃው አዎ።
እኮ ከአንድ እስከ አምስት መቶ ላሉት ነው የሚሸለመው ገባች እኔ እንኳን መቶ ምናምን አካባቢ ነው እንትኑ የሰጠኝ አንድ ሺ ነው ነው የምልህ።
point ኡን ነው የነገሩኝ point ኡ አዎ point ኡ እኮ በቃ የሰጠኝ ችግር ነበር።
የለውም የወሩ መጨረሻ ላይ አዎ፣ ነው ለሁሉም ከአንድ እስከ አምስት መቶ ላሉት ደረጃ ወጥቶ አዎ።
የሚሸለመው እና እስከዛ ድረስ ከአንድ እስከ አምስት መቶ ውስጥ ካሉ ይገባሉታል ነው okay አዎ፣ Okay።
እሺ መልካም ቀን Thank you. መልካም